Hello ጤና ይስጥልን ቤት ቤት Hello አብሮ ይስጠን። እንትን እስቲ ይህንን ይልኝ እስቲ cashier code ኡን ልንገርሽና፣
እሺ አንዴ ጠብቀኝ፣ መስመር ላይ ጠብቀኝ።
እሺ እሺ
من حقي في بعض النهارين ምን ጠቀሜ
ጤና ይስጥልኝ ቤት ቤት ዮርዳኖስ ነኝ። እባክዎ ምን ልርዳው?
ይህንን cashier code ልንገርሽ ይልኝ እስቲ።
እሺ አንዴ መስመር ላይ ጠብቀኝ። ቆይ check አድርግልዎት።
እሺ እሺ cashier code ንገሩ።
አስራ አራት አስራ አራት
ዜሮ ስድስት ዜሮ ስድስት ሀያ አምስት ሀያ አምስት ሰላሳ ሰባት
ሰላሳ ሰባት check እያደረጉሎት ነው። መስመር ላይ ጠብቆኝ አንዴ
እሺ
እሺ reload አድርጌሎታለሁ። ምን ነበረ?
እ አልዘጋብኝምም ግን አልሰጠኝም።
እሺ ቆይ አንዱን ጌም አላበራልኝም። ቼክ ላድርግሎት አንዴ መስመር ላይ ጠብቆኝ።
እሺ
ኧረ ስልክ ያስገባል ጌቶች ሰብሪና ሰብሪና ሰረቅ ሰብሪ ታይ ሞሎ ምትፈታ ታይ ጋር ተንተን ሰሰን የቆየ ሰብሪ ሀይ
እሺ ደንበኛችን over one point five ነው ያሉት አይደለ?
አዎ over one point five ግን game ኡ ያለቀው ዜሮ ለአንድ ነው።
ዜሮ ነው ያለቀው።
ዜሮ ለአንድ ነው ያለቀው። over one point five ከሆነ ደግሞ ሁለትና ከዛ በላይ መሆን አለበት።
ልክ ነው ግ- ግን ታዲያ ለምንድን ነው ያልዘጋብኝ?
lost ነው ግን ያው በእርማ ምክንያት እንትን አላለሎትም። already ግን lost ነው። one ነው?
point five one point five over one ያንኑ ጨዋታ ደግሞ ልንገርሽ እሺ ያንኑ ጨዋታ ከሁለት ነጥብ አምስት በታች ያገባሉ ብዬ ያጣሁታል። እንዴት ነው አይ እዚህ ላይ already አድሞሎታል። እሱ ብቻ ነው። ሌላውን እንዳለ reload አድርጌሎታለሁ እኮ
ማለት ከሌላ እንትን ላይ እኮ ነው lost የምልሽ፣ ነው ሌላ እና ነው።
አሁን odd ኦም ማለት odd ኦ አሁን ለምሳሌ እሱ ሲወጣ ያለው odd ከሀያ በላይ ከሆነ ቦነስ ያገኛሉ።
ከሀያ በላይ ከሆነ ቦነስ ያገኛሉ። አዎ የዚችኛዋ odd ስትወጣ ማለት ነው።
አዎ፣ እሺ ስትካፈል፣ ሌላውንም ደውዬ- ደውዬ እነግርሻለሁ። ከሀያ በላይ ደግሞ አንድ ያጣሁት ያላገኘሁት አለ።
እሺ በቃ ችግር የለውም። የሚደውለው መልሰ ይንገሩኝና check አድርግሎታለሁ።
እሺ እሺ እሺ